ጤና ይስጥልኝ አብሮ ይስጥልኝ ጤና ይስጥልኝ የአብሮ ይስጥልኝ hello አቶ አቤሎ እንግዳይ ኖት?
አዎ አዎ
ከ Arif Bet ነበር የምደውልዎት
እ እ
ከ Arif Bet ነበር የምደውልዎት okay okay አዎ አዎ እሺ
አሁን ጠዋት ደውለው ሁለት መቶ ዘጠና ብር deposit እንዳደረጉና እንዳልገባልዎት አሳውቀውን ነበር
አ አ
አዎ አሁን እሱ ስለተስተካከለ ለማሳወቅ ነው ለሁሉ ስፖርት ገቢ ሆኖልዎታል
እሺ አመሰግናለሁ በጣም
እሺ እናመሰግናለን መልካም ቀን